है न है ना
ለጤና ይስጥልኝ።
አብሮ ይስበልን
እም፣ ይቅርታ ሰላሞት ከመቶ ሰከንድ ነበር የምደውልለት እ?
ከመቶ ሰከንድ
ሄሎ ሄሎ
አቤት አይሰማም።
ወይ ይሰማኛል ምን አልሽኝ ከመቶ ሰከንድ ነበር የምደውልለት እሺ
በጣም በተደጋጋሚ ጊዜ ትላንትናም ከትላንትና በፊት ስደውልለት አያነሱም ነበረ።
አዎ
እ፣ እሺ አሁን በምነግሮት ቁጥር ከሚጫወቱ ከመቶ ሰከንድ ደንበኞች ከፍተኛ ነጥብ ስላመጡ አሁን ከሚጫወቱ ባለቤቱ ባለቤቴ ነው ታውቂያለሽ ስልኩ የባለቤቴ ነው እሺ
እና አሁን ወጣላለች ስመለስ እነግረዋለሁ
እ፣ ሁለት ሰዓት ብቻ ነው ያለው። ምክንያቱም እሺ፣ የሽልማት ፕሮግራሙ ነገ ነው። እኔ ሁለት ቀን ደጋግሜ ደውያለሁ፣ ስልኩ አይነሳም ነበር። complain ብታቀርቡ ተቀባይነት አይኖረውም ማለት ነው።
እና እንዴት ላድርግ እኔ አሁን ስልክ ሆነ እጅ ነው ያለችው የለማ
እሺ፣ መልካም ጊዜ